ሄሎ አቤት
አሁን ደውዬልሽ ነበር እናት።
እሺ ስሜንም ስልክ ቁጥሬንም መዝግበሽኛል እና ብሩን ስትነግሪኝ ዋጋውን ትንሽ ላሽ ብዬሽ ነበር።
እሺ ለወጌሻ ስልጠና ነው አይ አዎ።
ዘበሩ ዋጋ ሄሎ?
12500 ብር እስከ ሰኞ አዎ።
ባለው ሄሎ ጤና ይስጥልን ሎንጂቲ አዎ ስለዚህ ነበርና እሺ እ፣ መዝግቢኝ ግን ብሩን ይዤ መምጣት እችላለሁ ስመጣ
ተመዝግበው ትራንስፈር ማድረግ ነው የሚችሉት ይሄንን ማለት የኦንላይን ሆሊ- ክላስ ብቻ ነው ሆነ በአካል ያለው ሞልቷል
እ፣ በአካል ለውን እኮ ያለችኝ
በአካል ያለው ሞልቷል አሁን ከተጀመረ ቆይቷል እና ሴሚሲ ሚካኤል ኢኮኖሚ ከአሶሴሽን በኦንላይን
አዎ፣ አልፎን ኦንላይን ላይ- አልፎታል ግን ማካካት ትችያለሽ ብላኝ ነበር አሁን
እ፣ እሺ መቼ ነበረ የደወልሽው ነው አሁን ትንሽ ቆይቼ
እሺ እ፣ ስለዚህ ትራንስፈር ወደ አድርገው ቴሌግራም ላይ ዜሮ ይላክ ሁለት የሚወስደው መስመር አለ ወደ እሱ እና የሚታይ ሰኞ- ማለት ነው ሚካኤል ሳይድ።
ሰኞ ሮባ ይላል ድልድዩ ጋር እሺ ድልድዩ እና ተመዝግበዋል ቅድም ድልድዩ ጋር አዎ አካውንት።
ተመዝግቤ ያለው አ አዎ፣ እሺ አካውንት አካውንቱን ምን አለ?
ከነግሮታል አዎ።
አላክሽም
እሺ ስልክ ቁጥሩን ሊያዝና አካውንቱን ልካለን አረ፣ እሺ ዜሮ ዘጠኝ ከተባበሩት አይደርሱም አምሳ አራት ከዚህ ላይ የሚታ- የሚለው አራት ሚካኤል መዞሪያ ዘጠና ያለው ሚካኤል እሺ አስራ ሰባት ሰባ ሁለት አስራ አዎ፣ ሰባት ሰባ ሚካኤል ሁለት ሚካኤል ላይ ያለ እንትን ሚካኤል ቴሌ ሴልስ እንልካለን እሺ
እሺ ያለው አዎ፣ አዎ። ጋስ- ጋስ ላይ ይዞራሉ ወደ ዞረው የሚካኤል ድልድዩ ጋር
በዚህ ቁጥር ላይ